ሄሎ ቤርሳቤ ነኝ።
ሄሎ ቤርሳቤ ሲሆን ወርድ ቢና ቢልኝ
ስንት ነው ወርዶ ነበሩ?
እሺ ሀያ ቆይ ሀያ ዜሮ ሁለት
አያ ዜሮ ሁለት አ
አይልሃለኝ ማነው ስምህ?
ተመስገን
ቼክ አደርግልሃለሁ። ተመስገን እሺ ቤርሳቤ ኦርደርሽ ነው እባክህ